Sim, Mona y Siwa con Underdog.
Hello. ሄሎ
እኔ ተሞቷል ለመኛችም ልርዳውት
ከተለብር ወደ ዳሽ በትንግ ላይ ማለት ነው።
እሺ ብር ትራንስፈር አድርጌ ብሩ ግን ተቀንሶልኛል። ካ- ከአንተ ግን ብሩ አልገባልኝም።
እሺ መቼ ነበር የሞከሩት?
አሁን በዚህን ሰዓት
እሺ ስንት ብር ነበር?
አስር ብር
አስር ብር። እሺ እ፣ በዚህ ደጋግማ አሁን ሁል- በደንብ ሁል- አዎ፣ ምን በዛ አሉኝ?
በዛ ሁለት ቀን መሰለኝ አስተላለፍኩት። ብቻ message ኡ ደርሶልኛል ግን ሁለት message ነው አስር ብር መቆረጡን የሚገልጽ የገባሉት።
አዎ፣
እሺ እ፣ ስልክ ቁጥር አሁን በደወሉበት ነው ቴሌብር የሚጠቀሙት?
አዎ።
እሺ እሱን ይንገሩኝ። ቴሌብር አድማሱ ኃይለ የተጠቀሙበት።
ይባ አድማሱ ኃይለ ይባ
እሺ ለመኛችን የሰጡን መረጃ መዝግበናል።